ሄሎ
ሄሎ
ሰላም፣ እንዴት አደሩ?
አለን ሰላም።
አለን እግዚአብሔር ይመስገን።
የዩቲዩብ ስልጠና ማስታወቂያ አይቼ ነበር ነው።
እሺ
እኔ የምደውለው ከመቀሌ ነው እሺ፣
እና እንደዚህ አይነት ስልጠናዎችን ያው መውሰድ ስለምፈልግ ነው። ግን ያው ቦታው ርቀት ስላለው እሺ።
እንዴት መውሰድ እችላለው? ወይ በኦንላይን እናንተ የምትረዱ online class አለ አለ እ? ኦንላይን ኦንላይን class አለ።
ክላስ አለ። አዎ።
okay፣ ጥሩ። እንዴት መማር እችላለሁ?
እሺ፣ ስም፣ ስልክ፣ አድራሻ ይስጡኝና ያለውን ነገር ያስረዳውታል።
እሺ። አ- አ- ስም አለበት?
እ? ስሜ አዎ።
ካሳዬ ካሳዬ ኪዳነ ማርያም
ካሳዬ ኪዳነ ማርያም።
አዎ።
ስልክ ሊያዝ ስልክ ቁጥር
የሩሲ ዜሮ ዘጠኝ?
ዘጠና ዘጠና ሶስት ዘጠና ሶስት ስልሳ ዘጠኝ
ስልሳ ዘጠኝ ስልሳ ዘጠኝ ድጋሚ ስልሳ ዘጠኝ ነው።
አዎ አዎ እሺ ስልሳ ዘጠኝ ሰላሳ አራት
ሰላሳ አራት እሺ። ማስታወቂያው ምን ላይ ነው ያዩት?
እ፣ ማስታወቂያውን ቲክቶክ ላይ ነው ያየሁት።
ቲክቶክ ላይ አዎ።
እሺ። ለመመዝገብ ነው ወይስ ለመጠየቅ ነው ዛሬ የደወሉት?
አዎ፣ ተመዝግቤ ኦንላይን የሚሰጥ ከሆነ መማር ፈልጋለሁ።
እሺ እሺ። ኮርሱ የሶስት ወር ኮርስ ነው።
እሺ፣ በኦንላይን ከሆነ ኮሜዲያን እሸቱ የሚያስተምራቸውን ቪዲዮዎች በሶስት ተከታታይ ቀናት እኛ እንልካለን ማለት ነው።
ጥሩ። እሺ፣
ቪዲዮ የሚያገለግለው ለ24 ሰዓት ነው። ከተጀ- ከተ- ከ- እርስዎ ከጀመሩበት ሰዓት ጀምሮ ለ24 ሰዓት link ኡ
okay።
ያገለግላል ማለት ነው።
መ- መቼ መቼ ነው?
ሜዲያ- እሺ ለሶስት ተከታታይ ቀናት ይህ ማለት ሰኞ፣ ሮብ፣ አርብ ካልሆነ ማክሰኞ፣ ሐሙስ፣ ቅዳሜ እኛ link እንልካለን ማለት ነው።
okay፣ ጥሩ።
ኮሜዲያን እሸቱን የሚያስተምረው ከሚያስተምራቸው ትምህርቶች ውስጥ personality፣ content፣ አዎ፣ marketing፣ algorithm አራት ምዕራፎች አሉት። ኮሜዲያን እሸቱን የሚያስተምረው
በጣም አሪፍ እና እዚህ እንደዛ ያከፋፈል ሁኔታ
አዎ፣
ያከፋፈል ሁኔታ ሀያ credit hour ነው ከኛ ጋር ቆይታ የሚያረ- የሚኖሩት የአንድ credit hour ዋጋ ሰባት መቶ ሀምሳ ነው።
okay፣ ሀያ credit hour በሰባት መቶ ሀምሳ ክፍያው አስራ አምስት ሺህ ነው ማለት ነው። ነገር ግን እስከ የካቲት ሀያ አምስት ድረስ ከተመዘገቡ ሰላሳ አራት percent discount አለው። ይህ ማለት ሰባት መቶ ሀምሳ የነበረው አምስት መቶ ይሆናል። አምስት መቶ በሀያ credit hour አስር ሺህ ነው ክፍያው ማለት ነው። እስከ የካቲት okay።
ሀያ አምስት እስከ ነገ ማለት ነው እስከ ስድስት ሰዓት okay።
ተመዝግቦት። ሌላ ጥያቄ ካሉትም ይችላሉ አስተናግዱ።
እሺ፣ ወይ መልሼ እደውላለሁ።
እሺ
አመሰግናለሁ።
እሺ እኔም አመሰግናለሁ።